Hello ጤና ይስጥልን በሽታ ቤት
አይ እንትን withdraw ነበር እና እሺ
በዛ አልገባ አየር ላይ ነው። check አድርግልኝ።
እሺ አንዴ ጠብቀኝ እሺ
እሺ በዚህ ቁጥር አይደለም ልንገርህ።
ሄሎ
ሄሎ አቤት
አ- አ- አይ withdraw አርኩት ነበረኝና አ፣ እንትን የለም deposit ላይ ማነው account ኤ ላይ የለም። አ፣ እዛም አልገባም።
እሺ የቤት ቤት ቁጥርን ንገረኝ ዜሮ ዘጠኝ እሺ ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት ሰባ ሰባት
ሰባ ሰባት አርባ አራት ስልሳ ስድስት
እሺ
ምን system ችግር አለ በእንትኑ SantimPay ነው ዊዝዶ ያደረግከው
አ አ አዎ።
በእንትኑ ግን system ችግር አለ። የኔ ቁጥር አልሰራልኝ አለ። በዚህ ደውል
አይ ይሰራል ምንም ስ- system ችግር የለውም
ያስቸገረኝና በሌላ ቁጥር የደውልኩ ለዛ በዛኛ አይሰራም ጭራሽ።
system ችግር የለውም ምናልባት ካርድ ስለሌለ ሊሆን ይችላል በፓኬጅ አይሰራልም አ- አ- okay አ፣ ለዛ ነው።
check አላረኩም።
አዎ ለዛ ነው እሺ እሺ confirm አድርጌልሃለሁ እሺ ገብቶልሃል check አድርገው እሺ እሺ እሺ አቤት እሺ እሺ ስለ ደውሉ እናመሰግናለን መልካም እሺ